ነው የምንረዳው?
hello ሰላም ጤና ይስጥልን። በሽት ቤት ሰላም ነው ማ አለን ይመስገን።
ኦንላይን ላይ እ፣ ገንዘብ በልቼ ነበርና እሺ እ፣ win ብሎ ጽፏል፣ ግን ገንዘቡ አልገባም።
ትኬት ነው።
አ
እሺ
ትኬት ቁጥሩ ልንገርሽ?
ቆይ አንዴ። እሺ ይኸው እሱ ያስተናግደዋል። ይቅርታ እሺ
ሄሎ ሄሎ አባቴ እሺ
እ፣ ትኬት ቁጥር በልቼ አልገባልኝም።
እሺ cashier ኮዱ ንገረኝ።
እ፣ user ቁጥሩ ነው አዎ cashier ኮዱ ከታች አለ አይደል? ከባር ኮዱ ታች
እንትን ነው እኮ እ፣ ኦንላይን ላይ ነው ኦንላይን ነው የቆረጥኩት።
ችግር የለውም ወይ ከላይ ያለውን ሀያ ዲጂቱን ትኬት ID ንገረኝ።
አዎ ID ውን እኮ ID ልንገርህ ብዬ ነው።
እሺ እሺ ደስ ያለ ችግር የለም።
እሺ ዜሮ ሶስት እሺ
እ፣ ዜሮ እሺ B ሰባት እሺ F ሶስት
አንዴ እሺ ዜ- ዜሮ ሶስት ዜሮ B ሰባት አይደል?
አ፣
እሺ ከዛ F ሰላሳ ዘጠኝ F ሰላሳ ዘጠኝ